እኔ ስልኝ ብርሃን እባላለሁ። ምን ልርዳው?
አንቺ ነሽ?
እግዚአብሔር ይመስገን።
ሰላም ነው?
እግዚአብሔር ይመስገን። ምን ልርዳው?
ደህና። ይኸውልሽ ጉዳዮች ቢሮ ፔፕሲ አካባቢ ብላችሁ ነበረ።
እሺ፣ ፔፕሲ ምኑ ጋር ነው?
እ፣ ንፋስ ስልክ ፖሊስ መምሪያ ዝቅ እንዳሉ ነው የሚያገኙት የኛም ቢሮ።
ንፋስ ስልክ ፖሊስ መምሪያ ማለት የቱ ጋር?
አዎ፣ ከፔፕሲው ፊት ለፊት ወደ አዎ፣ ውስጥ ፖሊስ የሚያስገባ ጣቢያ አለ።
አዎ፣ እሱን አለፍ እንዳሉ የኛም ቢሮ የሚያገኙት ይሆናል።
ከእሱ አጠገብ ነው?
ትንሽ አለፍ እንዳሉ ትንሽ ዘጠና አለፍ ስድስት እንዳሉ።
ሰባ አምስት እ፣ ጉዳዩን የሚል በር አለ።
በቃ ማስታወቂያ አለው?
አዎ አለው።
እሺ፣ እሺ፣ እናመሰግናለን። ስንት ፎቅ ነው? ፊት ለፊት ነው?
እ፣ ግቢ ነው።
ግቢ ነው?
ፖሊስ ጣቢያን አለፍ እንዳሉ ያዩታል።
እሺ፣ እሺ፣ እሺ፣ እሺ፣ መልካም እናመሰግናለን።
ቀን።
ለእኔም